ሰባት
ጤነስልኝ ዩብ
ሰላም ነው ማ ወይ ወይ እግዚአብሔር ይመስገን።
አማን እግዚአብሔር ይመስገን። እንትን ድንቅ ልጅ ለመና ለማስመዝገብ ነበር።
እሺ ይቻላል። እድሜዋ ስንት ነው?
አረ ወንድ ነው እድሜው ስንት ነው?
እ አስር ነው።
ይቅርታኛ ምን የመዘገብን የምንገኘው አምስት ዓመት እና ከአምስት ዓመት በታች ያሉ ህጻናትን ነው።
እሺ እሺ እናመሰግናለን። ሰላም ዋል። መልካም ቀን።